ዛሬ ትእዛዝ ቦሌ አራብሳ አልወጣም እንደ ሙዬ
okay ቦሌ አራብሳ ትላንት ነበር ያዘዙት
አዎ ትናንት የታዘዙት በዚህ ቁጥር ነው አዎ
እስኪ check ላድርግልሽ
ልደትና ረዴት አምስቱ እናስገባቸው ከእነሱ ጋር
ይቅርታ system እያስቸገረኝ ነው በጣም እሱ የመኮረኒው ነው እንትን ያልመጣው እንጂ ሌላው ግን መጥቷል። ኮዱ
okay አንዱ ኮዱ ራሱ ማለት አዎ፣ እሱ ያው መኮረኒ መኮረ- okay ነበር ያዘዙት አዎ መኮረኒው ትልልቁ አልገባም።
ነው order ኡ በቃ።
ትልልቁ okay፣ ያው ትልልቁ እንኳን ለጊዜ እንትን ላይ ስለሌለ ነው warehouse ውስጥ
እሺ፣ ሌላው ግን ራሱ አልመጣም አልደረሰም እንጂ ሌላው ያው እያየው system ኡ ትንሽ ያስቸገረ። አዎ ስልክ ቁጥር ልስጦት እንዴ driver?
እሺ እስቲ ቆይ አንዴ እሺ ዘጠኝ አስራ ሶስት አስራ ሶስት ቆይ አንዴ ጠብቂኝ። ዜሮ ዘጠኝ አስራ ሶስት አስራ ሶስት እ
ድጋሜው አስራ ሶስት ነው አስራ ሶስት አስራ ሶስት ሀምሳ ሶስት
ሀምሳ ሶስት አስራ ስድስት አስራ ስድስት ናትናኤል ይባላል። አዎ እሱን ያዘሉት የት እንደደረሰ ይጠይቁት።
እሺ
እሺ ዜና ነው የለም።